ጤና ይስጥልኝ ሙሉ ስፖርት ባኮ ምን ልርዳዎት?
ሰላም ነው። አሁን screenshot አድርጌ ልኬልሻለሁ። በና እዩልኝ።
ማን ነው የሚለው ስሞት?
ዱርሰገድ በቀለ።
በ- የቴሌግራም ስሞት ነው እሱ?
አይ ስ- ትክክለኛ ስሜ ነው።
የቴሌግራም ስሞት ነው ይንገሩኝ።
ስልክ ቁጥር ልንገርሽ፣
እሺ
ዜሮ ዘጠኝ አስር እሺ
ሰማንያ አንድ እሺ።
ሰባ አምስት ዜሮ ስድስት
ቴሌግራም የሚጠቀሙበት ነው።
አዎ አዎ ሰማንያ አንድ ሰባ አምስት ዜሮ ዜሮ ስድስት ዘጠኝ አስ- አስር ሰማንያ አንድ ሰባ አምስት ዜሮ ስድስት አዎ ሰባ አምስት ዜሮ ስድስት
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ምንም አላኮልንም።
አሁን በዚህ ሰማንያ ስድስት ስልሳ አንድ ልኬያለሁ።
በሱ አይደለም hi ብዬውታለሁኝ። አሁን hi በየትኛው?
ባልኩት ይላኩ።
እሺ እሺ መልካም ቀን።
እሺ